Hello ጤና ይስጥልኝ ጭብጭብ
Hello ሰላም ሰላም።
ኧረ የደወለም የመጣም ሰው የለም። order ነበረኝ የትናንት እስቲ ስልክ ይንገሩኝ እስቲ ዜሮ ዘጠኝ ዜሮ ሁለት ዜሮ ሁለት ሰላሳ ሶስት ሰላሳ ሶስት አርባ አራት
አርባ አራት እሺ okay location ኖት የት ነው?
ታሪክ ሳሪስ አዲስ አድ- አዳባ አዲስ ሰፈር እሺ እሺ ታሪክ አንዴ አዲስ ሰፈር እሺ የድራይቨር ስልክ ልስጦት እ፣ ደ- መልሼ ልደውልሎት
እሺ እሺ ደውሎታልሽ መልሼ